ሄሎ
ጤና ይስጥልን።
ጤና ይስጥልኝ።
ካዲስኮ ነው።
እ፣ ምን ልርዳዎት? ያው እዛ ነው የምሰራ። ይሄ እኔ ግል ስልክ ነው። በእርግጥ ሲስተማችን ከአሪፍ ፔንም ዳውንሎድ አሪፍ ፖስት ማሽን
አ እሺ፣ እሺ፣ ፖስት ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
እ፣ አይ አሁንም አውርተን ነበረ። ምንም ጥሩ ነው እየሰራለን ነው ያለው።
system ኣችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ፣ እናመሰግናለን። መልካም ቀን ይኑልን።
እሺ፣ አሜን።